ሄሎ
አቤት ሰላም ነው?
ጌትነት እንዴት ነው? ሰላም ነው?
ደህና ነኝ ይመስገን ነው። ሰው አሁን ይመስገን።
ከቤተሰቤ ነው የምደውለው።
እሺ እሺ ሰላም ነው?
እንትን ምንድን ነው በካይሮ ሙድ ሲስተም ምን ጌም ነው ማጫወት ምን አልከኝ?
የምትፈልገው?
ምን ምንድን ነው አልከኝ?
ማጫወት የምትፈልገው ጌም በካይሮ ሙድ በጂአር በካይሮ ሙድ አለ ካይሮን ነው እ፣ መኪና መኪና መኪና ነው።
አ እሺ አንድ ምን አይ- ምን ምን ማጫወት እችላለሁ?
በዲሽ ውሻና ፈረስ አለው።
እ እ?
በዲሽ ውሻና ፈረስ አለው።
እሺ በኢንተርኔት ደግሞ መኪና spin አ።
እና ኬኖ አለው።
okay በኢንተርኔት መኪና spin እና ኬኖ ነው።
አዎ።
አ ሶስቱ አንድ ላይ ነው display ነው የሚወጡት? መኪና spin እና አይ ኬኖ ነው?
ለየብቻ የተለያየ display ነው የሚደረገው።
okay ለየብቻ የሚጫወቱ game ኦች ነው።
okay እሺ ምንድን ነው ማጫወት የምትፈልገው? አንተ?
እኔ አሁን ኬኖን ኬኖም እፈልጋለሁ አንቺ?
እ፣ እንትንም car መኪናም እፈልጋለሁ።
በቃ መኪና የምትፈልግ ከሆነ ፋይሎቹ ልላክልህ። download የሚደረጉ ፋይሎች አሉ። እነሱን download አድርጋቸውና አ እነሱን download አድርገህ ሲጨርስ ንገረን፣ እንትን እንላደርግልሃለን፣ እንሰራለን።
በ- በምንድን ነው በ Firefox ነው ዳ- download ማድረግ ነው?
አዎ አዎ፣ link ነው ምልክልህ። link ኩን click ስታደርገው ራሱ download አድርግ አዎ።
የሚለው ምናምን ይመጣልሃል።
አ download ስታደርገው ከጨረስክ አዎ።
በኋላ ንገረኝ። የሆነ ትንሽ ተለቅ ተለቅ ያሉ ፋይሎች ናቸው።
አ ልክ እነሱ ሲያልቁ አ ትነግረንና እንሰራለን ማለት ነው። install ይሰራል።
በቃ ችግር የለውም።
በ- በ- በዲሽ ግን ከፈለክ ውሻ እና እንትኑ አለ ያለ ኢንተርኔት ያለ ምናምን okay በካይረን ሆኖ በካይሮ ነው ማለት ነው።
በቃ ችግር የዲሽ የለውም።
ሳተላይቱንም ልክ ይላሉ ከፈለክ እሺ እሺ እሺ